¿Aló?
Pero,
Jing Malarda?
pero,
Malarda.
pero, أنت من Malarda.
እንትን ስኬት ተቅምታ ቢፈል እየነበረ ትኬት ንገረኝ ቁጥሩ ካሸር አስር ሀያ ማለት። እሺ አስር ሀያ እሺ
ስልሳ ስድስት አስራ ስድስት አስራ ስምንት
አስራ ስድስት አስራ ስድስት አ- እሺ አስር ሀያ አንድ ስልሳ ስድስት አስራ ስድስት አ- አስር ሀያ ነው ሀያ አንድ ሳይሆን ሀያ
የባየር ሙኒክ ጨዋታ postpone ስለተደረገ እሱ መጠበቅ አለብን።
እና እስከ መቼም ጠቅጦም ሀያ አራት ሰዓት እስኪሆነው ሀያ በሀያ አራት አራት ሰዓት ሰዓት ውስጥ አዎ፣ ከተደረገ አ- postpone ከተደረገ በሀያ አራት ሰዓት ውስጥ ከተጫወቱ ይታረምልሃል። እሱን ጠብቆ ካልተጫወቱ አ- void void ይሆናል ማለት ነው።
አ፣ ወጦ odd ኡ ነው የሚቀነ void void ካልተጫወቱ void ማለት አ- አታሸንፍም አትሸነፍም በሱ ጨዋታ ማለት ነው።
አ፣ እና ብሩ ብሩ ይመለስ ይላል ነው ወይስ እ፣ odd ኡ ተቀምጠ አሸንፎ።
ይሰጣል?
የምታሸንፈው ብር ይቀንሳል የተወሰነ ግን አ- ታሸንፋለህ።
እሺ thank you።
እሺ እሺ እሺ